hello ላ
ትምህርት ቤት
አቤት አይሰማም? እሺ ምን ነበር አባት?
ይሰማል። አይ ይሄ ከንግድ ፍቃድ አንድ እንትን agent ነኝ ከሶዶ ነው ከወላይታ አካባቢ ነው ደውዬ እና እሺ ንግድ ፍቃድ ጋር ተያይዞ እየዘጉ ምን ነበረ እና
ሶዶ ከሶዶ እየዘጉበት ነው።
አዎ የለህም እንደ ዘግቶብኛል።
ንግድ ፍቃድ።
አይ ከጀርባ ዝም ብሎ ማተም የተመታበት እንጂ ፋይናንስ ላይ የወሰድኩት እሺ ይሄ address የተጠቀሰበት የለምና እሺ ማን ነው ይቅርታ ስምክ?
እ ማን ነው ስምክ?
እኔ ፈቃዱ እ ፍቃዱ።
ፈቃዱ ነው የምለው እሺ እና ለ- ለጊዜው እንትን የሚል ከሆነ ይሄ ሶዶ ላይ ቀበሌ የተጠቀሰበት ቦታ ካለ ብዙ ስለማያስጨንቁ እሺ ንግድ ፍቃድ ዋናው ምዝገባ ጋር ያለውን forward ብታደርጉኝ። ፈቃዱ የሚባል agent ነኝ ከወላይታ።
እሺ እሺ እንትኑን እሺ አወቅኩ። እሺ እያስቸገሯችሁ ነው?
አይ አይ ዘግቶታል። እንደውም አንድ shop ዘግቶብኝ አዎ ያንተን ዘግተውታል።
አይ ምንድን የኔን ነው አንድ የሚዘጉብህ?
አይ ንግድ ፍቃድ ይሄ ለጥፌ እንትን ብዬ ነበረና እሺ ከጀርባ ላይ address ኡ አልተለጠፈም ብሎ አል- አልተጠቀሰም ብሎ address የለውም።
እም።
እሺ አንዴ ቆይ እደው- እደውልልሃለሁ።
እሺ እሺ ተስፍሽ አንዴ hello ፍቃዱ he- hello hello ፋይናንስ እደውልላቸው። እሺ እነሱን አናግራቸው።
okay ቁ- እሺ እሺ በቃ እሺ እሺ አናግራቸው እነሱ እሺ